መጨነቄን ሀሀ ማሰብ መቸገሬን ሀሀ እስቲ ጠይቁልኝ ገብቷት ይሆን ፍቅሬን አልገባት እንደሆነ ሀሀ አስረዱልኝ በጣም ሀሀ ከኔም ከሳም ቢሆን መሰሏ ይታጣም መሰሏ ይታጣም እንዳትለየኝ ነው የምጨነቀው አሃሃ ረዳቷ መሆኔን ስለማውቀው አሃሃ አካሌ ነችና ሰውነቴ በዛል አሃሃ እሷን ካጣሁ ቤቴ ፈርሶ ይቀዘቅዛል አሃሃ ለእሷ መጨነቄን አሃሃ ማሰብ መቸገሬን አሃሃ እስቲ ጠይቁልኝ ገብቷት ይሆን ፍቅሬን አልገባት እንደሆነ ሀሀ አስረዱልኝ በጣም ሀሀ ከኔም ከሳም ቢሆን መሰሏ ይታጣም መሰሏ ይታጣም ለዚህ ነው እንደዚህ የምጨነቅላት ሀሀ እኔን የእሷ ምግባር ካዛዧ አድርጎላት ሀሀ ተረዳው እንደሆን የኔን የእሷ መሆን ሀሀ አትለየን ጭራሽ ከቶ ምንም ቢሆን ሀሀ እሷ መጨነቄን ሀሀ ማሰብ መቸገሬን ሀሀ እስቲ ጠይቁልኝ ገብቷት ይሆን ፍቅሬን አልገባት እንደሆነ ሀሀ አስረዱልኝ በጣም ሀሀ ከኔም ከሳም ቢሆን መሰሏ ይታጣም መሰሏ ይታጣም ገብቷት ይሆን ፍቅሬን ትረዳ ታሪኳን ሀሀ ገዢው ምግባሯ አንቺ እንዳልሆነ እንኳን ሀሀ በግርማ ገዝታ ምርኮኛ አርጋኛለች አሃሃ ፍቅሬ ገብቷት ሁሉም ለኔ ታድላለች አሃሃ እሷ መጨነቄን አሃሃ ማሰብ መቸገሬን አሃሃ እስቲ ጠይቁልኝ ገብቷት ይሆን ፍቅሬን አልገባት እንደሆነ አሃሃ አስረዱልኝ በጣም አሃሃ ከኔም ከዛም ቢሆን መሰሏ ይታጣም መሰሏ ይታጣም እኔ መጨነቄና ማሰብ መቸገሬና እስቲ ጠይቁልኝ ገብቷት ይሆን ፍቅሬን አልገባት እንደሆነ አስረዱልኝ በጣም ከኔም ከዛም ቢሆን መሰሏ ይታጣም መሰሏ ይታጣም መሰሏ ይታጣም